ኤሎኔስሊ ድሮጋ
አብረሽ ጠቅለሽ እና ብዙ ይመስገን አለኒ አንድ ሆነ ስለሆነ ጉዳዮቻቸውን በማስራት ነበር።
እሺ እሺ፣ ምንድን ነው ደንበኛቸው?
በጣም የማንኮራፋት ችግር አለብኝና ኦኬ በማንኮራፍ ልሆና ከእናት ማስተሄድ ለገኘት ሚያቸው ልኮብኝ እንትን ብዬ ነው
ኦኬ። በጣም ነበር የሚያስቸግረው።
አ ያስቸግረኛል። ማታ ማታ ከዘኝ በኋላ አዎ ያስቸግረኛል።
okay። ማንኮራፋት በራሱ የሚመጣ ተፈጥሮ የሚመጣ አለ ነው። ተፈጥሮ ደግሞ ከበስተጀርባ እንደዚህ ራስ አለመመቸት፣ መድከም የተለያዩ መንስኤዎች አሉ።
ምን አልከኝ?
እንድታውቁ ዘከ እንደዚህ ያህል ማንኮራፋት የራሱን የቻለ መንስኤዎች አሉት። በድካም በመጨናነቅ ትራስ አለመመቸት ሊሆን ይችላል። አንድ ጊዜ ደግሞ እ ከአፍንጫ ጀርባ normal እኛ በሕክምና ቶንሲል የምንለው አለ እና እሱ ቶንሲል የሚባለው ነገር ሙሉ ለሙሉ በሕፃንነት ነው የሚጠፋው። በሕፃንነት የጠፋ ሲል እንደዚህ አይነት ነገሮችን ያመልና አሁን
ይቆረጥ እሺ፣ አሁን ሳይሳው ይሰማኛል።
ማድረግ የሚቻለው አንደኛ እንደዚህ የትራስን ማመቻቸት ነው። ሶ እህ፣ ትራስን እያመቻቹ በመተኛት ነውና አሁን እ በአሁን ፕሮግራም ጥናት ያለው ምንድን ነው የሚያሳይ እንደዚህ አይነት ነገሮችን የትራስ የሚያመቻች ወር የለየት ያለ አለ እንደዚህ አይነት የሚጠቅም ሶስቱ መጠቀም ካሉ ይጠቀማሉ። ግን እሱንም እህ።
ተጠቅመው ለአንድ ሰዎች ላይ እንዳየው ለውጥ የማያዩበት ነገር ሊኖር ይችላል። ስለዚህ ድካም አለ እ መጨናነቅ አለ። እነዚህ አይነት ነገሮችን ባስ ሊያመጡ ስለሚችሉ በተቻለ መጠን ያው ጭንቀቶችን ማስወገድ እ እ አብዛኛው ደግሞ የሚስተካከል በትራስ ከሆነ የትራሱን ሁኔታ ማስተካከል ነው እንጂ እንደዚህ በጣም ካስቸገሩት ትንፋሽ እ አለመውጣት ወይም ትንፋሽ ማስገባት የሚያስችል ከሆነ ወደ ሕክምና ቦታ መሄድ አለበት። አሁን ግን ትንፋሽ አውጥቶ መውጣት ማስገባት ይቸግሩታል።
እሱ ብዙ አስቸገረኝ። ግን የሆነ የአፍንጫ ለአፍንጫ ላይ ያለብኝና አ የሆነ ሽታ ምናምን ስሰማ በጣም ማህለኛ ያሰንሰኛል። ያፍነኝ- እንደዚያ ሲኖር ያፍነኛል በጣም ሌላ የለብኝም።